ሄሎ
ሄሎ ሰላም ጤና ይስጥልኝ። ቱሪዝም
ጤና ይስጥልን። እንትኑን ይሄ ዘጠኝ ሰማንያ አምስት ጨዋታ የለም እሺ አለ
እንትኑን ቋንቋውን ለመቀየር ፈልጌ ነው ወደ አማርኛ ለማድረግ።
አዎ፣ ሰባት ቁጥር አለ አማርኛና እንግሊዝኛ።
አው እዛ ጋር ገብቼ እኮ ስቀይር እምቢ አለኝ። እንትኑን ጥያቄ ሲመጣ እንግሊዝኛ ነው instruction ኑ መግቢያውን ብቻ ነው የሚቀይርልሽ። በጣም ይቅርታ። ያው ጥያቄና መልሱ ላይ በድረገጽ ሲሆን የሚቀይረው እንጂ በኮከብ ዘጠኝ ሰማንያ አምስት ቋንቋውን የሚቀይረው መግቢያው ነው።
okay። እንዴት ነው ግን ነጥቡን ማወቅ የሚቻለው? እያሳየኝ አይደለም ወይስ አዎ።
መጨረሻ ላይ ነው የሚያሳየኝ?
መጨረሻ ላይ ሳይሆን ተከታታይ አስር ጥያቄዎች ይሰጡታል። አስሩንም ሲመልሱ ትኬት ይሸልሙታል። ለአንድ ጥያቄ አስራ አምስት ሰከንድ ነው የሚሰጠው።
ኦኬ፣ እሺ።
እሺ፣ መልካም ዕድል።